ጤና ይስጥልኝ ሁሉ ስፖርት ነው ባኮ የምንረዳው
ሰላም ነው። ደህና ደርሽ?
እግዚአብሔር ይመስገን።
እንትን ነበር ሁሉ ስፖርት ነው።
አዎ ልክ ኖት።
እሺ፣ በዚህ ቁጥር ሁለት መቶ ብር ወደ ከቴሌ ብር ወደ ሁሉ ስፖርት አሳልፌ ነበር፣ ግን አልገባትም።
withdraw አድርገው ነው
አይ ለማ እንትን ልብስ ትኬት ነው እንጂ ከቴሌ ብር ወደ ሁሉ ስፖርት transfer አድርጌ እ
ሁሉ ስፖርት ላይ account ኡ አልገባም። ቴሌ እንትን ቴሌ ብር ላይ ግን አልፏል።
እሺ
ስለዚህ ከቴሌብር የተላከሉትን message በቴሌግራም ይላኩልን።
በእንትን ነበረ በ okay screenshot ምናምን በስልኬ ስልሽ ያሳለፍኩበት ስልክ እንትን ነው touch አይደለም።
button ነው ችግር የለውም። በ እንትን ያንሱትና በስማርትፎን ያንሱትና button ኑ ይላኩልን። ግን ይቺ ኮዷን ነው የምንፈልገው። B ምናምን የሚለውን ሙሉውን text ኡን ነው መላክ ያለብዎት ፎቶ እያነሱ።
እሺ እሺ።
እሺ ስልክ የያዙ የኛን የቴሌግራም
እ?
የእኛን የቴሌግራም ቁጥር የያዙ
እሺ እሺ።
ዜሮ ዘጠኝ ሰባ ስምንት
አንዴ ዜሮ ዘጠኝ ሰባ ስምንት አስራ ስድስት
ዜሮ ዘጠኝ ዜሮ ዘጠኝ ሰባ ስምንት ሰ- አስራ ስድስት
ዜሮ ዘጠኝ ሰባ ስምንት አስራ ስድስት ሰላሳ ዜሮ ስድስት
ዜሮ ስድስት እሺ። አመሰግናለሁ።